ጤና ይስጥልኝ። ዋሽንግተን የሕክምና ማዕከል
ለው ሩዋንዳ ነው አይደል? ሐኪም ቤቱ አዎ።
አዎ እንትን ነበረ CT scan ስንት ነው ዋጋው የምታስከፍሉት?
የምን CT scan?
CT scan እንትን ለመነሳት ነበረ የምን CT scan ነው? የምን በሙሉ
እንደ ማዘዣው ይለያያል። ማዘዣ አላችሁ ወይስ በራሳችሁ ነው?
አይ በደ ዝም ብዬ በራሴ እንትን ለማለት ነው። እዛው እናንተ ጋር ተልኬ አይደለም እናንተ ጋር ለመታየት ነው። በሲ- በሲቲ ስካን
በቃ ስለዚህ ዶክተር አዞ አ- አይቶት ነው የሚያዝልዎት።
አሀ እንደዛ ነው። ካልተላኩኝ ገና ታይቼ ነው።
አዎ አዎ።
ለእሱም ምዝገባ አለው።
መመዝገብ ይችላሉ። መጥተውም እዚህ ጋር ወረፋ ይዘው ማሰራት ይችላሉ።
በቃ ወረፋ መያዙ ይቀላል።
በቃ እሺ።
እሺ እሺ።